Hello ጤና ይስጥልኝ Best Bet ራሄል ነኝ። ባኮ ምን ልርዳው?
Hello ም አቤት።
እንትን ይሄ ብር በልቼ እሺ ወደ ቴሌ ብር withdraw ማድረግ እምቢ አለኝ እኮ።
ምን ቆርጦታል ከ account ወይስ ጭራሽ withdraw እያደረገልህ አይደለም?
withdraw እያደረገልኝ አይደለም፣ ግን በልቻለሁ።
ምንድን ነው ያስቸገረ? ምንድን ነው የሚልህ withdraw ለማድረግ ስትሞክር?
withdraw ሳደርግ ምንድን ነው ሶስት መቶ ስልሳ ብር ምናምን balance not withdraw ምናምን ነው። ያ- ያለን ብር ስንት ብር መሰለሽ መጠኑ?
እሺ አራት መቶ አርባ ሰባት ብር ነው።
እሺ አንዴ ቁጥሩን ንገረኝና check ላርጋው እስቲ። ስልክ ቁጥርህን ንገረኝ።
ዜሮ ዘጠኝ እሺ አስር እሺ ሰማንያ ሰማ- አስር ሰማንያ አምስት ሰማንያ አምስት ሀምሳ አስር ሰማንያ አምስት ሀያ ሶስት ሀምሳ ዘጠኝ ሀያ ሶስት ሀምሳ ዘጠኝ አስር ሰማንያ አምስት ሀያ ሶስት ሀምሳ ዘጠኝ
እሺ ይሄ ትንሽ መጫወት አለባችሁ። አሁን አይወጣላችሁም። አምስት መቶ ብር deposit አድርገህ ነው አይደለ?
አምስት መቶ ብር deposit አድርገን ነበር።
አዎ አዎ እኮ ወዲያው deposit የተደረገ ብር ወዲያው withdraw ማድረግ አይቻልም። አሁን እንጂ ላይ የተበላ የሁለት- ቲኬት አይደለም።
የተበላ አይደለም። deposit ያደረገው ብር ነው እየሞከረ ያለው እና አሁን እሺ።
balance ኡ ሰማንያ ሰባት ብር ብቻ ነው እ፣ መውጣት የሚችል balance ላይ የተቀመጠው እንጂ ሶስት መቶ ስልሳ ብሩ መውጣት የማይችል ብር ነው። ትንሽ እሺ፣ ሰ- ከተጫወታችሁ በኋላ system ኡ ራሱ ይለቅላችኋል።
አሀ ከ- ከተጫወትን በኋላ አንድ ሁለት ቲኬት በኋላ አዎ አዎ፣ ትኬት ሳይሆን virtual ተጫወቱበት። እሺ የተወሰነ
እሺ virtual አንድ ሁለት እንጫወትበት።
አዎ፣ ከዛ በኋላ system ኡ ሲለቀው withdraw balance ላይ ሲያደርገው ማውጣት ትችላላችሁ።
እሺ እሺ እሺ እሺ፣ መልካም ቀን።